ጤና ይስጥልኝ። የተበራ መረጃ ማዕከል ባቆት የሚያነረው ሌላው ሰላም ነው።
ሰላም
የበረራ ዋጋ ለማጣራት ነበር። የሀገር ውስጥ በረራ ከየት ወደ ነው የፈለጉት?
ከሐዋሳ ወደ ድሬዳዋ
ከሐዋሳ
ወደ ድሬዳዋ።
እሺ፣ አንድ ዳቂ ጠብቁኝ።
እሺ
ንግድ ባንክ ከሐዋሳ ወደ ወደ ድሬዳዋ ነው ያሉኝ።
አዎ እሺ ለመቼ ነው የፈለጉት ቀን?
ለሐሙስ ቀን
ለሐሙስ
አ
እሺ ለአንድ ሰው ነው የፈለጉት? መሄጃ ብቻ ነው የፈለጉት?
አዎ መሄጃ ብቻ ነው።
መሄጃ ብቻ። ስለዚህ ለቀጣይ ሳም- ሳምንት ሐሙስ ለአንድ ሰው መሄጃ ከድሬ- ከሐዋሳ ወደ ድሬዳዋ።
አዎ እሺ